Hello
ሰላም
ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን። ሰላም ዋልሽ?
አለን እግዚአብሔር ይመስገን።
እናንተ ጋር ወጌሻ መማር ፈልጌ ነበር እና ኦንላይን እሺ፣
መጠኑ አስራ አምስት ሺህ ብር ነው አይደል?
አዎ የኔ ውድ፣ ዛሬ ገና ተመዝጋቢ ነሽ?
አይ ስሜን ተመዝግቤ ነበር ግን አስራ አምስት ሺህ ብር afford ማድረግ አልቻልኩም እና
እሺ፣ በግማሽ ከፍሎ መማር ይቻላል ወይ ብዬ ልጠይቅሽ ነበር።
አይ በግማሽ ከፍሎ እንኳን መማር አይቻልም።
መጀመሪያ አይቻልም እንደዛ?
ከዛ ደግሞ ሙሉ ክፍያ ልትከፊ ነው ቆይተሽ ደግሞ በሁለት ዙር ለመክፈል።
አዎ
እሺ፣ ስምሽም አለበት
እምነት እምነት ማን?
እሸቱ
እሺ፣ ስልክ ልውሰድ እምነት ዜሮ
ሰባ ስድስት ሰባ ስድስት ዜሮ አምስት ዜሮ አምስት አስራ ዘጠኝ ሀምሳ ስድስት አስራ ዘጠኝ ሀምሳ ስድስት ሀምሳ ስድስት ሰባ ስድስት ዜሮ አምስት አስራ ዘጠኝ ሀምሳ ስድስት ነው እምነት።
አዎ እሺ፣ ቀድመሽ መክፈል የምትችል ስንት ብር ነው?
ግማሹን ማለት ነው። ሰባት ሺህ አምስት መቶ ሰባት ሺህ አምስት መቶ ትችያለሽ አሁን።
አዎ እሺ፣ አንዴ ልደውልና ላሳውቅሽ። ጠፋኝ ነኝ።
እሺ።
እሺ እምነት
መስመር ላይ ጠብቅሽ።
እንደው አይ እኔ እደውልልሻለሁ የእኔ ወደ ችግር የለውም። ስልክሽን ይዤዋለሁ። ሰባ ስድስት ዜሮ አምስት አስራ ዘጠኝ ሀምሳ ስድስት አይደለ?
አዎ ትንሽ ደቂቃ ጠብቂኝና እደውላለሁ እምነት።
እሺ።
እሺ